hello ሆስፒክ ነኝ።
ኃይሉ ነኝ።
ወይ ኃይሉ
ሰላም ነው? እንዴት ነሽ?
አለሁ። እግዚአብሔር ይመስገን።
order ይዤ ነበር customer ስልክ አለ።
እሺ order number ንገረኝ።
እሺ። ሰላሳ አምስት አርባ ሁለት ሰላሳ አምስት አርባ ሁለት አ አ እሺ ኃይሉ ከአስር ደቂቃ በኋላ ደውልልኝ። እሺ
እ ሀሴት ሰዓት አይሄድም እንደዛ
ግዴታ ነዋ ታዲያ። መልስ አይሰጡንም። እኛ አይደለንም ለ customer የምንደውለው። ይሄ እሺ።
ደግሞ እንደ አጠቃላይ ህጉ ስለሆነ ችግር የለውም። እሺ እሺ።
አያነሳማ አይሰራም ኃይሉ።
አ- አነሳም አነሳም ይጠራል አነሳ እሺ